ስለደም አይ ስለስከል ስለስከል ስለስከል ነው ማነው ኦን ሆልድ ያደረገው ግን ሱቁ አይ ልጅ ልጅ ስለስከል ይህም አንድ ችግር እኮ ነው ቁጥር መካከል ሀምሌ ወር ዳናይት በቃ እዚህ ነው የሚያስቀምጠ ዳናይት አሁን ያ ኬዝ ማኔጅመንት ዜሮ ልታደርጉት ነው? አይ በቃ ሊጻፍ ነው ደብዳቤ ደብዳቤ ሊጻፍ አረን እሱ ኧረ አስቀጥታ ሊጻፍ ረዳት እችነሽ ኮኝ ገና እነ መስቀቀብስ እና የግንኛ ሰው እንደሆነ ዜሮ ሶስት እና ህቁም አቋረጥ ነው እኮ